Carolina is true. Don't tell people.
ሄሎ ሄሎ ሰላም፣ እንዴት ነሽ? ከቢዩ ነበር የምደውለው ሳይሪና ነው አይደለ?
እ፣ ይሄን ቁጥር እንትን አውጩ ብያት ነበረ።
ኦኬ በሌላ ስልክ እንትን አነጋግሯቸው
እሺ፣ እሺ። አስራ አንድ ቤቱ
ዜሮ አንድ አንድ ሶስት የሚል የለም አዎ፣ አዎ አለ። እሺ፣ እሺ እናቴ